Hello Hello ጥላሁን አንተ ገና አንተ ገና
አልደወለልኝም። እኔም ስደውል አያነሳም።
በቃ እሺ፣ መልሰው እዛውና አሳውቀን። እሺ
አሳውቃለሁ።
እሺ፣ በቃ ደውልልን። ምን አልከኝ? አይሰማም።
እሺ እሺ ብዬሻለሁ። እንትን አይደለም እሺ እሺ
ምንም